ጤና ይስጥልኝ ኢቴስ የበራ መረጃ ማዕከል።
አቤት ሰላም ነው።
እግዚአብሔር ይመስገን።
አ የበራ ትኬት ፈልጌ ነበር።
ከየት ወዴት ነው?
የምደውለው ከሀይቅ ነው ወደ አዲስ አበባ።
ሀይቅ ደሴ።
አዎ ደሴ ሀይቅ።
ከደሴ አዲስ አበባ።
አዎ
ስለመቼ ነው የፈለጉት?
ለሰኞ
ለሰኞ። እሺ አንድ ደቂቃ ይጠብቁኛል መስመር ላይ።
እሺ
እሺ ለሰኞ ጠዋት አራት ከሀምሳ አምስት